አለ ይፈጠራል።
ሄሎ
ሄሎ ሄሎ ሄሎ፣ ምትኩ
እ
ሌላ እየጠራ ነው። እኔ ላይ ሄሎ እየጠራ ነው።
ሄሎ ሄሎ
እንዴት ዋልክ?
እግዚአብሔር ይመስገን።
ከ STEM for Kids ነው የምደውልልክ።
እ እ እ ከ STEM for Kids STEM for Kids የልጆች የሮቦቲክስ ስልጠና በሚል ፌስቡክ ላይ እስቴ advertise የልጆች የሮቦቲክስ ስልጠና በሚል ፌስቡክ ላይ advertisement አችን አይተህ ስልክህን አስቀምጠህልን ነበር እንደውል።
ከስቴሜ
STEM for Kids
እሺ የልጆች የሮቦቲክስ ስልጠና በሚል ፌስቡክ ላይ advertisement ማስታወቂያ ማስታወቂያችን
እሺ ትዝ አለህ ማስታወቂያው
እ እ እ የልጆች የሮቦቲክስ ስልጠና በሚል ፌስቡክ ላይ እሺ እሺ ማስታወቂያ ትዝ አለህ ማስታወቂያው እዛ ላይ ስልክን አስቀምጠህልን ነበር እንድንደውል።
okay okay አዲስ አበባ ውስጥ ነው የምትገኘው አንተ?
ክፍለ ሀገር
የት ነው የምትገኘው?
እ ክፍለ ሀገር ሾኔ ታውቂያለሽ?
ሾኔ
አ
አላውቀውም። የእኛ ስልጠና አዲስ አበባ ውስጥ ነው እየተሰጠ ያለው አሁን።
እሺ ጥሩ
በቃ ወደዛ ስንከፍት ወይ የዛን ጊዜ እንደውልልህና እሺ እሺ እሺ አመሰግናለሁ።
እሺ